hello ሰላም ከቺፕቺፕ ነበር የምደውለው።
እሺ እ፣ ይቅርታ ያልመጣ product ነበረዎት order አዎ ነበረኝ ማክሰኞ ዕለት ያዘዝኩት እ፣ ይኸው ካሮት ቀርቶ still ነው አልመጣልኝም አምስት- ስንት ቀን complain አደረኩ አዎ አምስት ቀን ኪሎ ካሮት።
አዎ okay፣ እሺ ነገ እንዲመጣ ላደርግልዎት ነው። የት ነው location የሞሉት?
ወሰን ከትላንት ወዲያም አመለከትኩኝ እኮ short code ኣችሁ ላይ ዛሬም አመለከትኩኝ ግን still ነው ምንም መልስ የለም okay፣ ትናንትና አመልክተው ነበር።
ከትላንት ወዲያ ከትላንት ነገ ወዲያ ይመጣል ተባልኩኝ ትላንትና ጠበቅኩኝ ያው ነገ ይመጣል ስላለች ብዬ እህ፣ ሳይመጣ ቀረ ዛሬም ደግሞ ጠዋት ላይ ደውያለሁ አሁንም short code ላይ እሺ ነገ እንዲመጣ አደርግልዎታለሁ። እ፣ አዎ፣ driver ኡ ቢመጣልኝ ሲደውሉ በዚህ ነው።
ያንሱላቸው።
አይ ችግር የለም ማረን ያነሳል እሺ፣ እሺ፣ መልካም እሺ።
አመሰግናለሁ እ፣ እ፣ እሺ።